ጤና ይስጥልኝ አሪፍ ነኝ ማለት ነው። በቆም ልርዳዎት
ኢባ ኢባ ምን ላይ ይሰማዎታል? ደንበኛችን
መብራቲ መብራቲ መብራቲ ላሜ ነው።
ገዛ ደንበኛችን አማርኛ መናገር ይችላሉ?
አችላሉ እንዴ ቃኔ አባን ከኛ ካላላ ብታረ
ደንበኛችን አማርኛ መናገር ይችላሉ?
ምናገሩ ኢባ ማለት ነው። ምናገሩ ማለት ነው። እስኪ እንዳንተ